የሰውየሽን ነገር እየነገርኳት መንገድ ላይ እጅሽን ያውለበልብሽው ሄሎ ሰላም ነው ተሰማ እንዴት ነህ? አለን እንትን ኢንዲስኩን እየነኩት ነው መሰለኝ እና እኛ መንካት አልቻልንም ማለት ቼክ ታደርግልኛለህ?
እሺ እንትን እና ደግሞ ምንድን ነው የሆነባችሁ?
አይ እንትን ቲቪው ላይ ግማሽን የሚያሳየኝ ነው ያሉት።
ግማሽ ነው የሚያሳየው ነው።
አዎ okay በቃ አትንኩት አንዴ በላቸውና check እናድርገው እስኪ።
ልደውልልሽ።
እሺ እሺ እሺ ተሰማሽ።
እሺ